ሄሎ፣
ጤና ይስጥልን አዲባባ።
ሰላም ነው እናት?
ጤና ይስጥልን።
ጤና ይስጥልን። አይሰማም?
ይሰማል። ምን ልትሆን ነው?
እ ዶልፊን እ በባንክ ፈልጌ ነው።
ምናምን ዶልፊን በባንክ
ዶክተር በባንክ ፈልጌ አ Hello፣ እሺ፣ አለን
እ ስንት ነው ዋጋው?
ሁለት ሁለት ስንት ሞዴል ነው የፈለጉት?
እ ስንት ስንት ነው ያላችሁ?
እንዴ ጠብቁኝ። እሺ።